ሄሎ
ሄሎ ሰላም ጤና ይስጥልን።
እንዴት ናችሁ?
እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ነህ?
ደህና ነኝ። አንድ ትንቅሱ ለመምጣት ፈልጋለሁ።
ስንት ዓመት ነው?
እኔ
እም፣ ዘጠኝ
ዘጠኝ ዓመት እሱ አምስት ዓመት ነው። ድንቅ ልጆች ላይ የሚቀርበው አባቴ
አ- አ- ለ- ለኔ- ለኔ አይቻልም።
እስከ አምስት ዓመት ነው። ህፃናቶች ናቸው እና የሚቀርቡት ለዛ ነው። እሺ አባት እሺ በቃ ቻው። መሱድ ቀርቦ ነበርኩ በዚህ ፊት ተስተላልፏል።
አዎ፣ መሱድ እኮ ህፃን ነው። አምስት ዓመቱ ነው አሁን።
አንድ አንድ ሰባት ልጅ አለ። አንድ ሰባት ሰባት በቃ ቻው። ወዳ የሰባት ልጅ አለች። ሄሎ
እሺ በቃ ቻው።